ጤና ይስጥልኝ ዶክተር
አቤት
hello አቤት፣ ሰላም አላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። እንዴት ናቸው? የሆነች እንዴት ጣፋ ጸጸናለች ለመጠቆም ነው የደወልኩት።
እሺ፣ ስንት ዓመቷ ነው?
አቤት፣ ስንት ዓመቷ ነው? ህፃኗ ሶስት ዓመቷ
በደንብ ማውራት ትችላለች? መድረክ ላይ ምናምን አ ትችላለች።
እሺ፣ ምን ወት ናት ለእርሶ ህፃኗ? በሰፈር የሚያውቃት ወይ ጎረቤት ነች ወይስ ጎረቤት? አዎ ጎረቤት።
ስሟን ይንገሩልሽ።
ቃል ኪዳን አበራ።
ቃል ኪዳን አበራ
እሺ፣ ሶስት ዓመቷ ነው ያሉኝ አይደለም?
አ
እሺ፣ የቤተሰቦቿ ቁጥር
አቤት
የቤተሰቧ ስልክ ቁጥር
እሺ
አውጥተው ነው የሚነግሩት?
አይ ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ አርባ ስምንት አርባ ስምንት አስራ ዘጠኝ ሰማንያ ስምንት
አስራ ዘጠኝ ሰማንያ ስምንት እሺ የት ነው አድራሻዋ?
ካራ
እሺ የእርሱን ስም አንድ በል የጠቆምሽ
ሀና
ሀና ነው።
ሀና ደረበ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ ሃምሳ ስድስት ኤ ሃምሳ ስድስት ሃምሳ ስድስት ሰማንያ አራት
እሺ
ዘጠና አምስት አርባ ሶስት
ዘጠና አምስት አርባ ሶስት አ
እሺ እሺ እናመሰግናለን፣ እንደውላለን።
እሺ እኔም አመሰግናለሁ።
እሺ